ሌላው እናት ቻፓኗ
ቻፓ ነው አለበት እንትን አሁን ብር ልኬ ነበረ ወደዛ ከቴሌ ብር ወደ ቻፓ ልኬ ነበረ። cancel ማድረግ ፈልጌ ነበረ።
okay transaction message ደርሶታል አዎ
transaction message ኡን ስልክ ቁጥሩን እና cancel ማድረግ እንደምትፈልጉ ቴሌግራም ላይ በዚህ በዜሮ ዘጠኝ ስልሳ
ቃያ እንዴ ሊያዙ ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ላይ የጣኩት ቴሌግራም ሰባ ላይ ሁለት እሺ ምን- ምን ብዬ ልላከው?
cancel ለማድረግ ነው ብለው transaction message ኡን እና ስልክ ቁጥሩን የላኩት እሺ
እሺ